ሪተርን አድርገው ብለሽ ጻፊ። ሶስት ሄሎ
አቤት ሰላም ከችፕችፕ ነበር የምደውልሎት።
አቤት።
ከችፕችፕ ነው የደወልኩሎት።
እሺ ይቅርታ መሐመድን ያውቋቸዋል አይደለ?
መሐመድን
እ
አላውቀውም።
አያውቁት አያውቁትም?
አዎ እሺ እሺ